ሰላም ጤና ይስጥልኝ ስችት
አብሮ ይስጥልኝ። ሰላም ነው እግዚአብሔር ይመስገን።
ድሽማ የዛሬ ሳምንት ነበረው የታዘዘ እስከ ዛሬ የደረሰ ነገር የለም።
ምን ነበረ ያዘዙት?
ጥቅል ጎመን፣ ቃሪያ፣ ድንች።
okay ሶስቱም አልመጣሎትም።
አዎ ትናንት ተደውሎሎት ነበር?
እኔ ደውዬ ነበር ትላንት የተደወለ ከዛ ውስጥ ካሮት ብቻ ነው የደረሰኝ። ካሮትም አብሮ ታዞ ነበር።
Okay ሌላው ለዛሬ ይመጣል ተብለው ነበር።
አይ ይመጣል አይደለም ብሩ refund ይደረጋል ነው ያሉኝ። አሁን አሁን ካልቻለችው ወደ ግብር አለቃ ሲና ላናግረው።
እሺ ቆይ እስኪ የት ነበረ location ኦት?
ደንበል እሺ አንዴ ልደውል። ደንበል አዎ እሺ ልደውሎት። አንዴ አንዴ ልደውሎት።